ማዘሯ አንቺ እኔ ዓለም የዘጠኝ ወር ቤቴ በሆድሽ እያለሁ ቀላቢ ለሕይወቴ ችግር መቶሽ ከማኝ ያኔ ደግሞቴ ለዚህ አደረሽኝ እቴቴ እናቴ ያላንቺ በፍጹም አያምርም ሕይወቴ ኑሪልኝ ዘላለም አንቺ ነሽ ጉራቴ ስቸገር ደጋፊ ሳጣ መካሪ በወርቅ እንኳ አልማዝ የማትቀየሪ አንቺ የኔ ሀብት ለዘላለም ኑሪ የወላጅን ጸሎት አንተ እንደምትሰማ የኔንም ልመና ፈጣሪ ሆይ ስማ እድሜ ጤና ስጣት አደራ ለማማ ማዘሯ ኑሪልኝ